እመቤቴ ምስጋና አቀርባለሁ፣ በስምሽም እንበረከካለሁ። የዳዊት ልጅ የኢያቄም ሐና ቅድስት ዘር ሕይወት ዋስትና እመቤቴ ምስጋና አቀርባለሁ፣ ለስምሽም እንበረከካለሁ። የዳዊት ልጅ የኢያቄም ሐና ቅድስት ዘር ሕይወት ዋስትና እመቤቴ ምስጋና አቀርባለሁ፣ በስምሽም እንበረከካለሁ። የዳዊት ልጅ የኢያቄም ሐና ቅድስት ዘር ሕይወት ዋስትና እመቤቴ ምስጋና አቀርባለሁ፣ ለስምሽም እንበረከካለሁ። የዳዊት ልጅ የኢያቄም ሐና ቅድስት ዘር ሕይወት ዋስትና እመቤቴ ሁለተኛ ሔዋን እመቤቴ ዳግም ሰማይ እመቤቴ ምስራቅ ምስራቃት እመቤቴ ሙላ አዶናይ እመቤቴ ብርሃንነት ያለው እመቤቴ ፋናን የተሸከምሽ እመቤቴ የወርቅ መቅረዛችን እመቤቴ ድንግል አንቺ እኮ ነሽ።
እመቤቴ ምስጋና አቀርባለሁ፣ ለስምሽም እንበረከካለሁ። የዳዊት ልጅ የኢያቄም ሐና ቅድስት ዘር ሕይወት ዋስትና እመቤቴ የነቢያት ትንቢት እመቤቴ የሰማዕታት እናት እመቤቴ አክሊለ መላእክት እመቤቴ ስብከት ያርያት እመቤቴ የእውራን ብርሃን እመቤቴ ለተጠሙ ወይን እመቤቴ ሰማያዊ ህብስት እመቤቴ አስገኘሽ ጌታን እመቤቴ ምስጋና አቀርባለሁ፣ ለስምሽም እንበረከካለሁ። የዳዊት ልጅ የኢያቄም ሐና ቅድስት ዘር ሕይወት ዋስትና እመቤቴ አመረን ወርግንግን እመቤቴ የማክሰኞ እርሻ እመቤቴ ርግብ የስልሽ እመቤቴ ለየን የመሸሻ እመቤቴ በምልጃሽ ጥላ ስር እመቤቴ አስጠልኝ ድንግል እመቤቴ በመንግሥተ ሰማይ እመቤቴ የከበርክ እንደሆን እመቤቴ ምስጋና አቀርባለሁ፣ ለስምሽም እንበረከካለሁ። የዳዊት ልጅ የኢያቄም ሐና ቅድስት ዘር ሕይወት ዋስትና እመቤቴ አማናዊት መቅደስ እመቤቴ መዓዛሽ አማረ እመቤቴ ንጹሕ ጽጌረዳ እመቤቴ ፍጹም የከበረ እመቤቴ ከጥማቸው ረቁ እመቤቴ የሲኦል ነፍሳት እመቤቴ ስምሽ